እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ አንድን ይጫኑ For English, press 2. Afaan Oromoof lakkoofsa sadii tuqaa.
ንትግርኛ አርባዕተ ይስቀጡ አፍ ሶማሊ ታቦሸን
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ አንድን ይጫኑ For English, press 2. Afaan Oromoof lakkoofsa sadii tuqaa.
ንትግርኛ አርባዕተ ይስቀጡ አፍ ሶማሊ ታቦሸን
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ አንድን ይጫኑ For English, press 2. Afaan Oromoof lakkoofsa sadii tuqaa.
ንትግርኛ አርባዕተ ይስቀጡ አፍ ሶማሊ ታቦሸን